ጤና ይስጥልኝ ስፖርት ነው እባክዎ የምንረዳው?
እንትን ብር ላስገባ ፈልጌ ቴሌብር መስራት እፈልጋለሁ።
አዎ technical የሆነ ችግር አጋጥሞን ነው ታለው አሁን በምሰጠው ስልክ ያስገቡና ደረሰኙን በቴሌግራም ይልኩልናል።
ምን- ምን ምን አልሽ?
ስልክ እሰጦታለሁ በምሰጠው ስልክ ያስገቡና ከዛ እሺ የ- ደረሰኙን ይልኩልናል። እኛ ደግሞ እናስገባሉታለን።
እሺ እሺ
ቁጥር የያዙ
እሺ ቁጥር አለ።
ዜሮ ዘጠኝ ሰላሳ ሁለት እሺ አንዴ ሰላሳ ሁለት ሰላሳ አምስት
እሺ ሰላሳ ሁለት ሰላሳ አምስት ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ሀያ ስድስት ስልሳ ስድስት ስልሳ ስድስት እሺ አዎ ወደዚህ ያስገቡና በቴሌብር ከዛ ደረሰኙን በቴሌግራም ይልኩልናል።
እሺ እሺ የቴሌግራም ቁጥራችንን የያዙ
እሺ ዜሮ ዘጠኝ ሰባ ቴሌግራም ስምንት አለኝ።
ቤቱ ማለት ነው።
አዎ አሁን ልኬ ነበር።
እሺ በዛ ይላኩሽ።
عمك عمك مثلا لو عمك مثلا